Hello ጤና ይስጥልኝ ቃል ኪዳን ነኝ ከቤስት ቤት ምን ልርዳው?
ሰላም ነው ቃል ኪዳን ፖሊ ነኝ ከጅጅጋ።
እሺ ስብሬ ምን ነበር?
እንትን እስቲ የዩኒቨርሲቲ ባንክ ኦፊስ ልክልኝ ልጆቹ ገንዘብ እየጨመረብኝ እየቀነሰብን ነው እያሉ ነው።
እኮ ምን balance ኡን ነው የምልክልሽ ወይስ አዎ balance ኡን ላኪልኝ። አዎ balance ኡን ላኪልኝ።
የዛሬን
የዛሬ አሁን አዎ እስካሁን የት ነው ያልሽኝ? ይቅርታ ጅጅጋ ዩኒቨርሲቲ virtual።
እሺ እልክልሻለሁ። ቴሌግራም ላይ አ እሺ አዎ በዚህ አሁን ናት።
እሺ እሺ ፍሬ የሚለው ላይ አ ይቅርታ አዎ እሺ እሺ ጊዜ ለማለት እሺ